ሄለው ተቋረጠ።
ሄሎ ሄሎ፣ ይሰማል
ይሰማል።
በቃ የአዳማውን ቁጥር ልክልና እሱን ታወራዋለህ። ስም አልበል፣ ይቅርታ እንዴ፣ ስምህን ማን ልበል?
ታምሩ ተካል።
እሺ እሺ፣ ታምሩ text አደርግልሃለሁ። ጥያቄ መጠየቅ የምፈልገው ነገር ካለ መጠየቅ ትችላለህ።
በቻርጀር ነው የምትሰራው?
አዎ በቤት ውስጥም charge ይደረጋሉ፣ በ fast ም ይደረጋሉ። አንዴ እስከ ሁለት ሰዓት ከአራት ሰዓት ቻርጅ የሚደረጉ ናቸው።
ይቆያል። ብርካት ያለው ዓመት ጋር ላቸው ለባትሪው
ብርካት ያለው ይቆያል።
አንዴ ቻርጅ አድርገህ ለምሳሌ ከሰማንያ እስከ አዎ ይቆያል። እንዴት መሰለህ አንድ charge አድርገው ከሰማንያ እስከ መቶ ኪሎ ሜትር ይሄዳል እና እንደዛ ነው። ከሰማንያ እስከ አንድ charge full አድርገው ማለት ነው ከሰማንያ ኪሎ ሜትር እስከ መቶ ኪሎ ሜትር ይሄድልሃል ማለት ነው በአንድ ቻርጅ እና ቻርጅው ከሁለት ሰዓት እስከ አራት ሰዓት ቻርጅ የምናደርገው በቤት ውስጥ ማድረግ እንችላለን። በቤት ቆጣሪ single phase በሚባለው አላ ልክ ስልካችን ምናምን የምንሰካበት በሱ ሰክተን ቤት ውስጥ ቻርጅ ማድረግ ትችላለህ። ችግር የለውም እና እንደዛ ነው። የሶስት አመት guarantee ይሰጣለን ለባትሪው። ባትሪው ስምንት አመት ያገለግላል።
ቁጥሩ እንዳት እና ለፒስታም የሚመቹ ናቸው። ሁለት suspension ስላለ እሺ፣ text አደርግልሃለሁ። በዚህ ቁጥር ላክልክ። እሺ፣ እልክላለሁ። እሺ